ዴንስሊ
አቤት
ከአሪፍ ቤት ነው የምደውለው። ደንበኛችን አሁን ደውለው ነበር።
Okay። አዎ ስለማይሰማ ነው መሰለኝ።
አይሰማም ነበረ። ምን ልርዳዎት?
እ እንትን ነበር የተዘጋ ሲም አሁን ተቋርጧል ብሎ text ደረሰልኝ።
ምን አሉኝ?
የተዘጋ ሲም አለ የተ- ተቋርጧል ብሎ text ደረሰልኝ።
የምን አገልግሎት ነው ተቋርጧል ተብሎ የተላከሉት?
አዎ ሲም ካርድ ነው ከእንትን ነው ይሄ ቁጥሩ መናገር ይቻላል?
መስመር ላይ ያሉ ደንበኛችን
እ እ?
መስመሩ ተቆራርጦ ነበር። ምን ምን አይነት text ነበር የደረሱት?
ለምሳሌ ሲም ካርዱ ተቋርጧል አለኝ። ሌላ ነው እና እና አይሰራም። እንዴት አድርጌ ሲም ካርድ ማስከፈት ነው ተበላሽቶ ቦታ ላይ የተባሉት።
አዎ
ደንበኛችን የደወሉት ወደ አሪፍ ቤት ነው።
እ፣ አዎ፣ ወዴት ይሄ ነው አይደለም።
ለመደወል ወዴት ነበር ለመደወል የፈለጉት?
ሌላ ነው ሌላ ሲም ነው እና ያንን ሲም ተቋርጧል ብሎ text ላከልኝ። ከዛ አይደውልም አይቀበልም።
እሺ መደወል የፈለጉት ወደ ቴሌ ብር ነው።
እ እ፣ አይደለም
እሺ የደወሉት ወደ አሪፍ ፔ ነው ደንበኛችን።
ነው አይደለ?
አዎ
እሺ ቴሌ ብር ማስከፈቻው
ወደ ቴሌ ብር ለመደወል መቶ ሀያ ሰባት ይደውሉ። ወደ
ለማስከፈት ማለት ነው።
አዎ እነሱን ለማናገር መቶ ሀያ ሰባት ላይ ደውሉላቸው። ተሳስተሙ።
እሺ።
እሺ መልካም ምሽት ይሁንልዎት።